ሄሎ ሆስፒታል አሁን ሰላሳ አራት ዜሮ አራት በእናትህ ማስመሩ የኔን ታርጉት ቤቢሻ ስንት ሰላሳ የተናገርኩላቸው አራት ዜሮ አራት
ምንድን ነው ያልከው?
ከሰብ ስልክ እኮ ይዟል ያለኝ በቃ አስቸገረኝ እና ያው ሰዓት ሁሉ አልቆ ስንት አስተላልፈሃል?
ቆይቻለሁ። ሀያ ደቂቃ ሲቀር ነው የተናገርኩ፣ ግን እስካሁን ምንም የሰራ አይደለም። እሱ ደግሞ ወ- እናንተ ለእነሱ ስ- ለእሱ ስደውሉት ይሰራል። እኔ ጋር ግን ምን እንዳለው እንጂ አይሰራም።
እዚህ ነግራቸው ነበር ወይ ነው ዜሮ አዎ አንድ ላይ አዎ፣ ነግሬያቸዋለሁ፣ ቆይቷል፣ ነግሬያቸዋለሁ።
ሰላሳ አራት ገዛኝ ብለሽ እዛ ጠይቂያቸው።
ስልኩ ይሰራል። ቁጥሩን check አድርገው ንገሩት። አሁንም አይሰራም ምንም።
ተይዟል ይላል እኮ ወደ እሱ እኔ ስደውል ተይዟል ይላል። ወይ ሰውዬው ወደ እኔ አይደውልም እኮ ጸጥ ያለ ሰው ነው። ምን አይነት ሰው ነው የገጠመኝ? ሲያስጠላ በጣም።
አንዴ ድጋሚ አስተላልፍልሃለሁ።
እሺ
እሺ ቻው።